hello ሰላም ነው?
አለን። ምን ነበረ?
አንዱ አለም እባላለሁ።
እሺ፣ አንዱ አለ ሰላም ነው?
አለን። ምን ነበረ?
እንትን account አለኝና እናንተ ጋራ
እሺ፣ ማለት agent ነኝና እሺ፣
እና እንትን እንዲያደርጉልኝ ፈልጌ ነው። deactivate የተደረገ ነበርና እሺ፣
እሱን እንዲለቁልኝ ብዬ ነው። አንድ ሁለት ሶስት account ኦች አሉ።
ምን የ virtual ተዘግቶ ቤት ነበር?
አዎ፣
የት ነው shop ኡ?
አዘዘው አዘዞ።
አዎ።
ስንት shop ነው ያልከኝ? ሁለት አዘዞ።
አሁን ለግ- ለጊዜው የምፈልገው ወይ ሁለት ወይ ሶስት ይልቀቁልኝ ነው እንጂ የትኛው ነው የትኛው? አዘዞ የትኛው?
አዘዞ ሶስት እና አዘዞ አራት የሚለውን ይልቀቁልኝ።
በቃ እሺ፣ አሳውቅላለሁ። አሁን ስላልገቡ ነው። ሲገቡ አሳውቅላለሁ። እሺ፣
እሺ ኢንሻአላህ